ሄሎ ሄሎ አቤት ጤና ይስጥልኝ።
አሎ ሄሎ ጤና ይስጥልኝ አቶ ካሌብ አቤት ከ We Plus Solution ድርጅት ነበር ምደውልሎት።
እህ ከ We Plus
እሺ ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ነው። አሁን ላይ ደግሞ ለአሽከርካሪዎች ለየት ያለ ነገር ይዘናል
እሺ
ናቸው ከእያንዳንዱ ትርፍ የሚቆርጠው አስር percent ሲሆን ልሰላች ምንቆጥብ ይሆናል እና ይህንንም ደግሞ ታሳቢ ያደረግነው አሁን ላይ አሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብለን አናምንም። ለምሳሌ ሕክምና፣ ጡረታ እንዲሁም ሌሎች ጥቅማ ጥቅሙ ስለሌላቸው ይህንን በጋራ የሚቆጥቡበትና አቅማቸውን የሚያጎለብቱበት ስርዓት ነው ይዘን የመጣ ነው። ካሌ- ሄሎ፣ እስኪ እንትን ደውል ደውላችኋለሁ መልሼ እሺ አቤት ችግር ደውላለሁ የለውም።
መልሼ ሀሳባችንን እንትን እሺ text አደርግሎታለሁ ቁጥር። እሺ እሺ
እሺ